Hello. hello ተነስተን አቤት ይቅርታ፣ ሰላም ነው?
ሰላም ዋሉ። እግዚአብሔር እግዚአብሔር ይመስገን።
ይመስገን። እ፣ እንትን ቦታ ለመያዝ ነበር።
ከድሬዳዋ ነው የሚደውሉት?
አዎ ከድሬዳዋ ነው።
እሺ። VIP አምስት መቶ ነው። መደበኛ ሁለት መቶ መ- መደበኛ ሶስት መቶ ተማሪ ከሆናችሁ ደግሞ ሁለት መቶ ብር ነው። ስሞትን ማን ልበል?
ሳሙኤል ሳሙኤል ማን?
ሲሳይ
ሳሙኤል ማን?
ሲሳይ።
ሲሳይ።
አዎ
እሺ። ስልክ ልውሰድ። አቶ ሳሙኤል ዜሮ ዘጠኝ
አራት ሀምሳ አምስት ሀያ ዘጠኝ ዜሮ ሰባት ያሲዤ ነበረ የአራት ሰው ጭማሪ አንድ ሰው ፈልጌ ነው።
okay ነው።
አዎ እሺ። አንድ ሰው ብቻ ቢሄድ መዝግበው ማለት ነው።
አሁን አንድ ሰው ብቻ መዝግቢው እሺ። ስልክ ንገረኝ። ዜሮ ዘጠኝ ሰባ አራት ሀምሳ አምስት ሃምሳ አምስት ሀያ ዘጠኝ ዜሮ ሰባት
አርባ አምስት ሀምሳ እሺ ምን ነበረ መደበኛ ናችሁ ቪአይፒ ቪአይፒ ቪአይፒ ተማሪ ቪአይፒ እሺ አካውንት ላክሎት አካውንት አለ
አካውንት ክስ website ኡ ላይ ያለው website ኡ እከፍላለሁ። ችግር የለውም።
በቃ እሺ ችግር የለውም እንደዛ ከሆነ እሺ እናመሰግናለን መልካም ቀን እሺ እሺ መልካም